ለው አብሮች ግን አሪፍ ነው የምደውልልህ።
ከማ አሪፍ
አሪፍ ቤት
አሪፍ ቤ እሺ
ቤቲንግ ቤቱ ምን ነበር ለማያችን
አ፣ ዳሽ
ዳሽ ቤት አ፣
ለማያችን መስሎ ነው ያሉት እ እ እ መስላል
የሞላበት መስላይ ነው ያሉት።
አዎ መስመር ላይ ወደ ስላስተባበሩ ይቅርታ እንጠይቃለን። በእኛ በኩል ስለተስተካከለ ትንሽ ቆይተው betting account ኡን check አድርጉ።
እሺ፣ አመሰግናለሁ።
ካልገባ እዛው betting ቤት ያናግቷል። ስለደወሉ እናመሰግናለን። ስለ አገልግሎት ያለ ስራ አስታውስ የተሰበለ አስቀምጡልን። መልካም ቀን ይሁንልዎት።
እሺ።